ሄሎ
አቤት ሄሎ አብ- ሄሎ አቤት አቤት ሰላም ነው።
ሰላም፣ እግዚአብሔር ይመስገን።
አንድ ባንክ አለ የሚል ባንክ ያለው አይሩፍ አይታይ አይቼ ነው።
ስንት ሚ- አ- ስምንት መቶ ማስታወ- ሺህ አ?
ስምንት መቶ ሺህ ባንክ ያለበትን ነው አንድ ሚሊዮን
አለ
ስንት ነው የሚባለው ጠቅላላ እንደ ዋጋው ሰላሳ ሰባት
ሶስት ሚሊዮን ሰ- ሰባት መቶ ሺህ ሶስት ሚሊዮን ሰባት መቶ ሺህ ሁለት ሺህ ስንት ነው?
እ፣ ሁለት ሺህ አስራ አምስት
ሞተር ፈቷል አልፈታም?
አልፈታም።
የት ነው ቦታው?
ፓስተር አደባባይ
የት ፓስተር ምኑ ጋር ፓስተር አደባባይ ምኑ ጋር እንትን አሊባባ አ ማሊባባ ወደ ጳውሎስ ሆስፒታል አካባቢ አውቄያለሁ። አሊባባ ነው ወይስ አ ማሊባባ
እሺ በቃ።